ሰላም hello።
ጤና ይስጥልኝ።
አርስለ ዋይጂ ፈርኒቸር አ ከዊፕላስ solution ድርጅት ነው የደወልኩት።
እሺ
ዊፕላስ solution provider ላይ እ፣ ተመዝግበው ነበር አገልግሎት አዎ ለመስጠት።
ተመዝግበን ነበር። አዎ
እሺ እ፣ ስራ ስለጀመረን አሁን እርሶም ኦንላይን ላይ ሆነው እ፣ ከተጠቃሚዎች ጋር በመገናኘት ስራ መጅ- እ፣ ስራ መስጠትን መጀመር ይችላሉ። ስራ ይቻላል። እሺ።
መቀበል አዎ ትችላላችሁ።
አዎ።
እና እ፣ አዎ።
በተጨማሪ ደግሞ ዊፕላስ solution user የሚል አለ። እሱን አውርደው እንደ ተጠቃሚ ድርጅቱን አዎ።
ማየት ይችላሉ። እ፣ በተጨማሪም application ኡ ላይ ከአርባ በላይ service ኦች፣ ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ።
እሺ እነዚህን አገልግሎት መጠቀም ይችላሉ።
እሺ እሺ እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ ለሁላችንም ሰላም ነው።
እሺ